Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ደስ ቤቶች እሺ ሰላም ነው።
ኮምፒውተር connect ለማድረግ ነበረ።
ምን አልከኝ?
ኮምፒውተር እ connect ለማድረግ ነበረ። ያሬድ ከጭሮ agent agent ነህ?
አ
እሺ ታክሲ ላገናኘህ?
አዎ አገናኝ ጤና ይስጥልኝ።
ቆይ ቆይ አንዴ እሺ
Hello
ጤና ይስጥልኝ።
ሮቤት ሰላም ነው።
አለን አለን። ስልክ ላክና የነበረ ትላንትና እምቢ ብሎ ብሩክ ምን አልከኝ?
ዛሬ ብሩክ እምቢ ብሎ ትላንትና እሺ system ለማገናኘት እሺ፣ ማን ልበል?
ያሬድ ጭሮ እሺ፣ ያሬድ ጥሩ።
አ፣ እሺ፣ ምንድነው ማስተካከልልህ?
አሁን connect ለማድረግ ነው። ትላንትና ቪቦክስ ለመጫን እሺ፣ እየሞከረው ነበር ብሩኬ እሺ፣ እምቢ ብሎ ነበረ። አሁን እንዲያ- እንዲያገናኝልህ ብሎ ትላንት ነግሮ ነበረ።
እሺ፣ AnyDesk ላክልኝና check ላድርግልህ። እስኪ እሺ፣ AnyDesk ልንገር በቃሌ አይ ንገር፣ ቴሌግራም ጻፍልኝ ትንሽ ቆይባለሁ።
ቴሌግራም ላይ በእናንተ ኮንታክት ነው ማለት ነው።
ሰፖርት እሺ እሺ